ተስፋዬ ማደርገው ከኃይል ሁሉ በላይ ኃይልን የተሞላ ኢየሱስ ይሠራል ይሠራል አምናለሁ እርሱ ሁሉን ቻይ ነው ሁሉ በሁሉ ነው በሰለሞን የሚበይ ታምር የሚሠራ እንቆቅልሽ ፈቺ አለ በዚህ ስፍራ የልቤ ሚስጥሬ ለሱ ነግረዋለው እኔ ኃይል የለኝ ትምክቴ ኢየሱስ ነው የልቤ ሚስጥሬ ለሱ ነግረዋለው እኔ ኃይል የለኝ ትምክቴ ኢየሱስ ነው ዘመናትም አልፈው ዘመንም ይተካ ዛሬም ለዘላለም ኢየሱስ ይሰራል በሰለሞን የሚበይ ታምር የሚሠራ እንቆቅልሽ ፈቺ አለ በዚህ ስፍራ የልቤ ሚስጥሬ ለሱ ነግረዋለው እኔ ኃይል የለኝ ትምክቴ ኢየሱስ ነው የልቤ ሚስጥሬ ለሱ ነግረዋለው እኔ ኃይል የለኝ ትምክቴ ኢየሱስ ነው በጎነት ፍቅርን የተሞላ ለልጆቹ ጥላ የሚሆን ከለላ ታላቅ ነው ድንቅ ነው የጌታዎች ጌታ ሁሉም ይገዛለት ሁሉን የሚረዳ በሰለሞን የሚበይ ታምር የሚሠራ እንቆቅልሽ ፈቺ አለ በዚህ ስፍራ የልቤ ሚስጥሬ ለሱ ነግረዋለው እኔ ኃይል የለኝ ትምክቴ ኢየሱስ ነው የልቤ ሚስጥሬ ለሱ ነግረዋለው እኔ ኃይል የለኝ ትምክቴ ኢየሱስ ነው ኢየሱስ ሲሰራ ማን ይከለክላል? በሰማይ በምድር ፈቃዱን ያደርጋል። ቸልተኛ አይደለም፣ ልጆቹን ይሰማል። እርሱ ዝም አይልም፣ ጸሎት ይመልሳል። በሰለሞን የሚበይ ታምር የሚሠራ እንቆቅልሽ ፈቺ አለ በዚህ ስፍራ የልቤ ሚስጥሬ ለሱ ነግረዋለው እኔ ኃይል የለኝ ትምክቴ ኢየሱስ ነው የልቤ ሚስጥሬ ለሱ ነግረዋለው እኔ ኃይል የለኝ ትምክቴ ኢየሱስ ነው